ጤና ይስጥልኝ ሁሉ ስፖርት ባኮም ልርዳዎት?
አብሮ ይስጥልን አካውንት ላይ ለማስገባት ነበር።
እሺ እንዴ ትላንቱ በቴሌብር ያንቺ እኮ ቴሌግራም ለትላንት አልወጣ ብሎኝ እኮ በራ በሱ ኢሞን የላኩለት እኮ አሁን አይ።
ሶስት ሺህ ብሩ ሶስት ሺህ ብር በስ- ለማስገባት ነበር እ?
በሱ እንኳን አይቻልም። በእኛ በራሳችን ነው የሚልኩት።
ግ- ገብቶኛል። ትላንት እ፣ የቴሌብር የሰጠሽኝ ቁጥር አለ።
እሺ
ከዛ ያንቺ ቴሌግራም ላይ አልወጣ አለኝ በ- በሰባ ስምንቱ ልልክልሽ ስልን ብስል በሱ ቴሌግራም በሱ ኢሞን የላኩኝ እ፣ እንትን ቁ- እ፣ ያረኩት ስክሪንሾት ያረኩት በየትኛው በየትኛው?
ስክሪንሾት ያረኩት በሰላሳ ሁለቱ አይ በሱ አይቻልም። በእኛ እሺ ያንቺ እኮ ስ- እንትን ላይ አልወጣ ብሎኝ እኮ ነው የሰባ ስምንት ቴሌግራም ላይ ንገሩኝ ስልኮቱን።
ዜሮ ዘጠኝ ሰባ ስምንት
ስል- የኤርሶ ስልክ ነው።
የኔን ስልክ ነው እም፣
የኔማ ዜሮ ዘጠኝ አስራ ሶስት ነው እሺ ንገሩኝ።
አስራ ሶስት ስልሳ ሶስት